ሄሎ ጤና ይስጥልን ቤት ቤት
እዚህ ራኮንቴ ብር ብር ሲቢብ በሲቢ ብር ትረስ ብር
ኦኬ ከሲቪ ብር ወደ ቤት ቤት ትራንስፈር አድርገህ አልገባልህም
በስ አካውንት አካውንት ሲቢብ ከሲቪ አካውንት ወደ ቤት ቤት አድርገህ አልገባልህም አይደል
ገባ አልገባም
አልገባው እሺ እሱን text ኡን ላክልኝ የ CBE ውን text እሺ ቴሌግራም ላይ ቴሌግራም message አስገባው
እሺ message አስገብታል ቴሌግራም ላይ አው እሺ ማን ነበረ የሚለው ስም
አዛን ሀሳን ሀዛን ሀሳን
ሀዛን ሀዛን ነው ያልከኝ አው እሺ ሀዛን ሀዛን አው
ሀዛን እስቲ hi ትለኛለህ አላገኘሁትም text ህን ያው hi በለኝ እስቲ እንዳገኘው text ህን ብዙ ስለሆነ እዚህ ያለ እስቲ hi በለኝና check ላድርግልህ የት ነው እም?
እኮ በ CBE በ CBE ነው እኔ
ምን አልከኝ ምን አልከኝ
ብር CBE account
hello ብር የት ነው
ይኸውልህ ቴሌግራም ላይ message ኡን ልከህልኛል አይደለ
ሀሳን በቴሌግራም message አስገባው እኮ አስገብተሃል ለእኛ message አው እሺ እኮ ስምህ ማን ነው ስላላገኘሁት ስምህን ጻፍልኝ hi በልና
አዛን ሀሳን በአዛን ሀሳን
እኮ እሺ hi ብለህ ትጽፍልኛለህ ሀሰን እንዳገኘው ነው እሺ ብዙ ሰዎች ስለሆነ የሚያወሩት okay okay ቡብ
ጻፍክልኝ
አው
hello
አው እሺ ጽፋል ሀሰን
አ
ሀሰን ማን ነው የሚያወራው? ሀሰን መልስ የሚያው- የሚያ- ማለት con- ከዚህ conversation ከማን ጋር ነው የጀመርከው? የሚያወራ ሰው አለ? ከላይ ስማቸውን ጽፈውልካል?
አው ማን ነው የሚለው ስም እስቲ ንገረኝ። ከ text ጋር በ message በ message ሁለት መቶ በ CBE ነው ያ- ያው አዛን ሀሳን message አለ- አስገባ ነው እም
አዛን ሀሳን አስገባው message በስ- በ message ሀሰን
አዛን ሀሳን message ቴሌግራም በቴሌግራም እም
ጀክ ነው ያው ብዙ ሀሰኖች ነው እየመጡልኝ ያሉት እና ላገኘው አልቻልኩም። ሀሰን እባክህን አንድ ጊዜ hi ትለኛለህ?